ሄሎ ሄሎ ሄሎ
አቤት ሰማንያን ሰማንያ ስምንት ላይ ነው የደወሉት ሊንግስቶን ሆምስ ነው ምን ልርዳዎት ስ- ስ- እ ሄሎ
አቤት ዴዝ- ምን አሉ
ዴዝባኗል
እ እ ሄሎ
ነው ወይ የሰማነው?
ምን አሉ
ዴዝባን-
ሄሎ
አቤት አቤት
ምንድን ነው ያሉኝ ሄሎ
እድል ላይ ተክለደል አይደለም
የት
ሰማንያን ሰማንያ ስምንት በዘበለው እድል ላይ ተገለጠው ላይ አይደለም ይላል።
እኮ ይ- ይሄ ቤት የመግዛት ነው ሬዲዮ አይደለም
አዎ ግን
እ እ በዚህ በዚህ መልክ ነው የምንበላው።
ሄሎ